કેટલા ભડકાઓ છે Mr. Hello.
Hello Hello, Mr.
તમારે એટલે
አለ ምን ነበር?
ቢሮ ከቴሌብሩ አልገባ
ስንት ብር ነው?
ሰባት መቶ ና ዘጠኝ መቶ ሰባት መቶ ሰባት መቶና ዘጠኝ መቶ
ስምንት መቶ ና ሰባት መቶ የቤት ስሜት ሰው- ቁጥሩን ንገረኝ።
እ፣ ዜሮ ዘጋል የደወልኩበት ነው?
አ ይሄ ነው
እንደዚህ ትጠይቂያቸው ነው? ታረጊውና እንደዚህ ኮፒ ታረጊውና
አ ታረጊውና እያየሁልህ ነው። እሺ እሺ እዚህ ጋር እዚህ ላይ ትገቢና እንደዚህ ታረጊውና እነዚህን ታጠፊና ዘጠኝን ብቻ ዘጠኝን ብቻ ሲቀር ማለት ነው። እንደዚህ ታረጊው ታያለሽ። መቼ ነው ያረከው?
ትናንትና ትላንትና አ እሺ ከዛ ID copy ታደርጊያለሽ። ስል- ስልኩን ስታስገቢ search ስታደርጊ ID ይመጣልሻል። ከዛ እዚህ ጋር እዚህ logic ላይ ከዛ እዚህ ላይ ትገቢና user ID ID ላይ ደግሞ ኮፒ አድርገው ያለ user ID ላይ እንሞላዋለን። ከዛ ቀኑ መቼ ነው ያለው እዚህ ላይ ምንም ኮፒ የለበት። ይሄ የ voucher ነው። ትላንት ስላለ ሁለት ቀን ማለት ነው። ከዛ እንደዚህ search እናደርገዋለን። ስንት ብር ነው ያልከኝ? ሄሎ ሄሎ።
ስንት ብር ነው ታማ።
ያልከኝ?
አ፣ ሰባት መቶ ና ስምንት መቶ እኮ ቀኑ መቼ ነው? ትላንት ነው ወይስ ከትላንት ወዲያ?
እ፣ ትላ- ትናንትና ትናንትና በትላንት እኮ አያሳየኝም።
የለ
ቆይ እሺ ትላንትና
ጠብቀኝ። ሰባት መቶ እና ስምንት መቶ አይደለም አ ገብቶልሃል እኮ አሁን ገብቶ ነው አ ሀሰን ነው አይደለ ስምክ?
አ ማን ነው ስምክ? ሁሴን እዚህ ቁረሽ ሁሴን አይደለ እኮ ገብቷል። ወደ ቴሌብር አይደለ